Teraz ጭራሽ ልክ ነህ።
ሄሎ
ሄሎ አቤት።
ኪሩቤል ከ call center ነበር የምደውለው።
እሺ
ይሰማል?
አቤት፣ ይሰማኛል። ሄሎ ከኮል ሴንተር ነበር የምደውለው።
እሺ እንትን የሆነ ትኬት ደውለውልኝ እ መስመር ላይ አግኝቻቸው ጌቱ መቀየር አለበት አሉኝ እና material ኡን አቅርብ ብለው ነበር እና እናንተ ጋር material ኡ የለም ወይ ማለት ነው ወይ አለኝ።
እ የ private machine ከሆነ ምናልባት ማን ቤት ነው የሚለው አሉሽ?
ባሻ ግሮሰሪ የሚባል ቤት ወደ አራት ኪሎ ኮንዶሚኒየም
ባሻ ቆይ አንዴ አንዴ ይቅርታ እንዳለ ባሽ ምንድን ነው እ ቶሎ በል ንገረኝ ቶሎ እሺ
ሁለተኛ ቀን ደግሞ ጌጅ ነው ሶስት ጌጁ ሂዩ ነው እኮ ጌጅ ይብራል ጌጅ ሜንቴን አደረግኩላቸው ከዛ ድጋሚ እንትን አለ ቀይሩ ጌጅ አዎ ጌጅ ፕራይቬት ነው እቃቸው ንብረት ንብረትነቱ የራሳቸው ነው እና ለዛ ነው የኔን ስልክ ስጫቸውና ይደውሉልኝ እሺ ችግር የለም ግን private ከሆነ በቃ የ machine ኡ cooler ኡ ምናምን የነሱ cooler እም።
እ የተበላሸው ነገር ይኸው ይሄ ተበላሽቷል በዚህ አይነት ግዙ ይሏቸውና ይሰጧቸዋል ራሳቸው እንትን ይሏቸዋል
በቃ እሺ እሺ እሺ